ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወዳው
እንትን አድርጌ ነበር ከዚህ በፊት ዊዝድራው አድርጌ
እሺ እዛ ነው ደዊ ደዊ ላችሁ ነበር ከዚህ ቴሌግራም ላይ ልኳል እና- አዎ ልኬ እንዳችሁ ነበር በቅዳሜ ነበር እስካሁን ግን እ፣ ምንም መልስ የለም በዚህ ስልክ ነው የላኩት ቴሌግራም አ አ አ
ያሬድ ጂ ነው አዎ አዎ
እሺ በድጋሚ ጠይቅሎታለን አሁን አዎ special በቅዳሜ አርብ ማታ ነው እንትን ያደረኩት እሺ withdraw ያደረኩት እስካሁን ግን ምንም እሺ በድጋሚ ጠይቅሎታለን እሺ እሺ ወይም ካልሆነ ወደ account ኡ ይመለስ
እሺ መልሱን እናሳውቆታለን እሺ